ሄሎ
ሌላው አቤት
ሄሎ ሰላም ናቸው።
እግዚአብሔር ይመስገን። ምን ልርዳ?
እሺ የእኛ ቁጥር እንትን account ብር ስትመለስ አንድ ሺ እና አንድ ሺ አምስት መቶ ወደ ላይ ነው የምልህ።
ወጪ አድርገህ ነው
አይ ውጭ አላደረግም። ወደ እኔ account ስትመለስ እሺ እ እ አሁን account አይገባም፣ ወደዚህ ደግሞ አይመለስም።
withdraw አድርገህ ነው ምን አድርገ ነው አልገባኝም።
አይ እ፣ ወደ account የኔ account መመለስ ይፈልጋል።
ምንድን ነው መመለስ የምትፈልገው?
ያ ዲቢ እ፣ ዲ እ፣ ID ሄሎ ሄሎ አ ዲ
ሄሎ
አ ሄሎ
አቤት
የኔ account እንትና ይፈልጋል እኮ አንድ ሺ እና አንድ ሺ አምስት መቶ ስትመለስ
አንድ ሺ እና አንድ ሺ አምስት መቶ አዎ
ጥያቄ withdraw አድርገህ ነው deposit አድርገህ ነው ምን አድርገ ነው
አይ እንትና እ፣ የኔ account ይመልስ ይፈልጋል ምንድን ነው መመለስ የምትፈልገው?
እ፣ እንትና withdraw እ፣ አድርገ ይጫ- አዎ፣ ይጫወታል አዎ ይጫወት ይጫወታ ነበረና እሺ
አሁን ብር ሲያ- እ፣ ሲያወጣው እሺ
ሰማይ ላይ ነው
እሺ አልገባም። ወደ ምንድን ነበር ያዘዘው?
አ ወደ account የኔ account ወደ ምን ወደ እኔ account?
ስልክ የኛው ስልክ አ ቴሌብር የ- account?
የኔ ስልክ ያ አዎ ቴሌ
check እያደረኩት ነው። እሺ
አ እሺ check እያደረኩት ነው። ጠብቅ።
እሺ እሺ ጋሽ አንድ ሺ አምስት መቶ እና አንድ ሺ ብር ነው አለ አ
ናጂብ ወደሚል ቴሌብር account
አ እሺ አሳልፌ እላለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ
እሺ እሺ ይገባልሃል። ትንሽ ጠብቀው።
አየ አየ ጋሽ አየ መልካም ምሽት።
እሺ